ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የደወልኩልዎት። complain አቅርቦ ነበር።
አዎ ምን ነበር?
እንትን ነው ማንጎ አንድ ሁለት ኪሎ ነው እና ሁለት ኪሎም አይሆንም አንድ ኪሎ ራሱ አይሞላም። የሆነች በጣም ትንጥዬ ነች የተላከችው።
check አድርገውታል።
እ? አዎ፣ ሚዛን ላይ አላስመዘንኩትም።
ያው ማለት እኛ አሁን ሁለት ቦታ check ተደርጎ ነው ከ warehouse የሚወጣው።
እ፣ ስለዚህ ከነዚህ- አሁን እርሶ እ, ሁለ- አንድ ኪሎ ይጎላል ነው የሚሉት?
አዎ፣ አጠቃላይ አንድ ስምንት ኪሎ፣ ኪሎ አዎ።
ነው።
አቃል ሶስት ሶስት ሶስት ሁለት ኪሎ ማለት ነው እህ፣ የነበረው እና ሁለት ኪሎ ዋጋ በጣም በቃ ምን ልበልሽ ሶስት ነገር ነች እህ፣
ሞላ okay፣ ከሶስት እሺ።
ሺህ አምስት እህ፣ እሱ ኪሎ ጋር ስታወዳድሪ ራሱ እንዲህ በአይንሽ ራሱ የምታውቂው ነገር አለ አይደለ?
አዎ ልክ ነው።
አዎ በጣም በቃ ምን ልበልሽ የሆነች በጣም ትንሽዬ ነች።
እህ፣ እሺ check አድርገን እ፣ refund እናደርጋለን የአንዱን ኪሎ።
እሺ እሺ፣ እሺ፣ እሺ፣ እናመሰግናለን።
በጣም መልካም አመሰግናለሁ።
ቀን።
እሺ